ሰላም ጤና ይስጥልኝ። ጭብጭብ እባክዎን ልርዶ በደንብ ደውዬልሽ ነበር፣ ደውልሻለሁ። ወደ ነበር
ሞት ማለታል ሳራ ተሾመ
ምን አሉኝ?
ሳራ ተሾመ
ሳራ ኦኬ። ምን ነበር? እኔ አልነበርኩም።
ትናንትና ከፍዬ ከትናንትና ጀምሮ ይስተካከላል ለሰባት ፊ ነው እና ስቲል አልተስተካከለም። ከፍዬ ነበርና ስቲል እንትን ኮምፕሊት ፔመንት ነው የሚለው ብሩን ቆርጦ ማለት ነው።
ጠይቅሽ ነው። ኦኬ እሺ። አዎ ቅድም ደውለው ነበር እና ፌል ነበር ያረገቡት እ?
ፔንዲንግ የቀረ እሱ በሲቢኢ ነበር የከፈልኩት እና ብሩን እንደቆረጠ በኋላ ኮምፕሊት ፔመንት ይላል ድጋሜ።
አዎ ብሮት እንደተቆረጠ አዎ ልጅቷም አሁን እያነገርኳን ነበር ቅድም ያወራቸዋን እና አሳውቃለታለች ትንሽ ይጠብቁ ወይ እኛ ደውለን እናሳውቀውን እሺ እሺ ይቅርታ በጣም እሺ ገንዘብሽ